ሄሎ ለው ወይ አሁን ዜሮ አንድ አንድ ደውለህ መቻቸው ነበር እ ኦርደር ነበር ያልኩሽ።
ኦርደር ነበር አልነገርከኝም።
አ ወጥቷል መሰለኝ።
ወጥቷል?
የ ኦኬ አሁን የቦሌ ያልኩሽ
ደውለህ አሁን መልሻለሁ ብለኸኝ ነበርና ኦርደር አዎ።
ነበር ልንገርሽ ብለህ ዘጋኸው።
አዎ አክቲቭ ሲ- ሲ- ሳየው አክቲቭ ምግብ የለም አለኝ። አስወጡት አስወጣ አስወጡት መሰለኝ።
ካንቺ ተደርጎ ነው እ አዎ ካንስ ሳይደረግ አይቀርም። አዎ
ምግቡ እ፣ ኦርደር ነንበሩ ስንት ነው? ትዝ አይልህም?
እዛ አሁን ማይቼም ልመልስልሽ አለው። አሁን እሺ አንዴ አይተህ ንገረኝ ኦርደር እሺ ነንበሩ።
እሺ አንተ ሌላ ከመጃ ዋይ አላውቅም አላውቅም አሁን ቢዛራ አንተ ሰዓት የለኝ ቦሌ ሊሄድ ነው። ደውዬ እነግርሃለሽ። ደውዬ ልንገርህ ደውዬ ልንገርህ። ማሙሉ አንተ ታንቻ ጋር ከይታ
ሄሎ ሄሎ
እኔ ምንም አላውቅም።
ሄሎ
አንተ ዝም ብለህ በሱ በሎተሪው ሄሎ።
ገብተህ ብሔራዊ ሎተሪ ብለህ ግባ። ፈጣን ሎተሪ ብለህ እዛ ከቁጥሩ ታ- መፈለግ ነው እኮ
ሄሎ በቃ ቁጥሮቹ ወጥተዋል አልወጡም ተከታይ ላሳይ እንደዛ